አድዋ አድዋ አድዋ የጥቁር ሕዝብ ኃይሏ የመገለጫ ማንነቷ ቀና ብዬ እንድኖር ያ ያ ምኒልክ ጥቁር ክተት ሲል ጦር ሀገሩን ላለማስደፈር ጣሊያንን ሲያስጨንቅ ሲያሸብር ምኒልክ የአድዋው ነብር አድዋ አድዋ ሲነሳ ምኒልክ እንደ አንበሳ ሲያገሳ ከወገኖቹ ጋር ገጥሞ መሳ ለመሳ ሲያደባየው ጣሊያንን እንደ ማሳ ዓለምን አስደምሞ ሲሆን ለኢትዮጵያ ቅርሷ አድዋ አድዋ አድዋ ያው ሆኖ እንዲኖር ለዘላለም ለክቶ ሰፍሮ ያሳየ የአፍሪካን አቅም በከንቱ የተገኘ አይደለም፣ በብዙ መስዋዕትነት የመጣ በደም በጥቁር ሕዝብ ልብ ተጽፎ ይኖራል ዛሬም ነገም ሁሌም። አድዋ አድዋ አድዋ አሁን ላለሁበት ለቆምኩበት ክብሬ ሳይነካ በባዕዳን ገዥነት አዎ የአድዋው ጀግና ምኒልክ ምኒልክ የሆነ የሰው ልክ ምኒልክ የጥቁር ልጅ ለአፍሪካ የሰራ ታሪክ ምኒልክ ምኒልክ ለጥቁር ልጅ ለአፍሪካ የሰራ ታሪክ አድዋ አድዋ አድዋ አድዋ አድዋ
አድዋ ትናንት መቼ ተነሱና የወዳደቁት ምስጋና ለነሱ ጀግኖች ለዛሬ ነፃነት ላበቁም ወገኖች የጥቁር ደም አድዋ አፍሪካ እንዬ ኢትዮጵያ ተናገሪ ተናገሪ የድል ታሪክሽን አውሪ
Uh-huh.